አብሮ ይስጥልን እባክዎትን ትላንትና ውዬው ያደረግነው ብር አልገባም።
ስንት ብር ነው?
አስር ሺህ ብር በስልክ ቁጥር ነው በስቴት የሚጠቀሙት?
በሀያ አይደለም በዜሮ ዘጠኝ
እሺ
አስር
እሺ
ዜሮ ስድስት
እሺ
ስልሳ
እሺ
ስልሳ ስድስት እሺ አንዴ መስመር ላይ ጠብቁኝ።
እሺ ቶሎ በይ Waasi cabdi cagmadhow kala tan maalmo ay kaa raagi ma bangigaad ku tiri bangiga heli bir baa heli bir baa caway kusoo celinaya